ከቶሳላውቅ ይዞኛል ፍቅር ከሷ ጠምዶኛል እራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ነገሯት መላ ትስተኝ እህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንከራታ መጨነቅ ያልገባትን ትስቃለች ተይዤ በሷ ምን አይነት ጭካን ያላት አይወራ የሷ ግሩም ፈገግታ ነው የማርከኝ ልቤን ሰውሮም እራልድንም ሰጋሆኝ እንጃለኝ ዘንድሮም ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል እራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ንገሯት መላ ትስጠኝ እህህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንከራታ ሐሳቤ ከእሷ ጋር ዘምቶ ከኔ ሄዷል ርቆም ልቤን በፍቅር መውሰዷን አውቆታል ጠንቅቆም እኔም አውቄዋለሁ የልቤንም መታለል ደርሶም አይኔም ደም አልቀሱ ነው አልቆን ባይፈሶም ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል ለራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ንገሯት መላ ትስጠኝ እህህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንከራታ ከቶ ሳላውቅ ይዞኛል ፍቅር ከሳ ጠምዶኛል ለራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ንገሯት መላ ትስጠኝ እህህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንከራታ አንጀቴ ምርር ብሎ ተካተለ በፍቅሯ ነዶ እንባዬም ፍስስ ብሎ አልቋል ወርዶ ወርዶ ምንኛ ጨካኝ ናት ያቺ ልጅ ፍቅሯ ይዞኝ ክፉኛ ልቤን እንክት አድርጎ በልቶ የሚተኛ ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል ለራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ንገሯት ሌላ ትስጠኝም እህህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ አይ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንከራታ ያቺ ወጣት በልቤ ተንከራታ ያቺ ወጣት በልቤ ተንከራታ